ስዕል 16 ኢየሱስ ብዙ አስደናቂ ነገሮችን አድርጓል። በርካታ ሕዝብም ተከትሎታል። ኢየሱስ ቸር ነበር፣ በሽተኞችን ፈውሷል፣ እንዲሁም የእግዚአብሔርን መንገድ ገልጿል። እርሱ የመጣው የጠፉ ኃጢአተኞችን ሊያድን ነው። ይሁን እንጂ ኃጢአተኝነታቸውን ስለገለጸባቸው ክፉ አድራጊዎች ኢየሱስን ጠልተውታል። የሕዝቡም መሪዎች በኢየሱስ ላይ ይቀኑ ነበር። ኢየሱስ ከእግዚአብሔር የተላከ አዳኝ መሆኑንም አላመኑም። ከዚያም አልፎ አስረውታል፣ ውሸት አስወርተውበታል፣ እንዲሁም ደብድበውታል። የእሾህ አክሊል በራሱ ላይ አድርገውበታል፣ ተፍተውበታል፣ እንዲሁም አፊዘውበታል። ይሁን እንጂ ኢየሱስ ስለ ራሱ ሊሟገት አልሞከረም። ይህ ሁሉ እንደሚፈጸምበትም ያውቅ ነበር። ክፉ አድራጊዎች እንዲጎዱትና እንዲገሉት ፈቅዶላቸዋል። ኢየሱስ ክርስቶስ የመጣው የሰዎቹን ሁሉ የኀጢአት ቅጣት ለመቀበል ነበር። እንዲሁም በእግዚአብሔር ፊት የሚቀርብ መሥዋዕት ሆኖ ለመሞት ነበር።